ሀሴት እንዴት ነሽ?
አለሁልህ እግዚአብሔር ይመስገን።
አስራ ሁለት ዘጠና አምስት አስራ ሁለት ዘጠና አምስት እሺ ሀሴት ፊት ነው እሺ
እሺ
እሺ አይላህ ነው እሺ ምን እሺ ምን ነው ምን ነው ታክሲ
አይ ምንም አስራ ስልጃ ለሚደወልከው ኧረ ልጅ እኔ ቸሬ ነኝ ኧረ ጃለም እ ይህ አቤት እናቴ ይኸው አለ ካጠገብ ያለ ግን ይሄዋ።
ግን በሱ ስልክ ነው አይ ስልካችን ይመሳሰላል እንጂ ይለያያል ኦኬ ኦኬ እሺ አይ፣ ሙሉ ይለያያል።
ስለማላየው ነው አ ሙሉ የእሱን እንዴት እንዴት የኔ ስድስት ሻው እሺ እሺ ኧረ ኦርደር አለኝ ኦርደር አለኝ ንገራ እሺ ንገረኝ ዲጎናሪ እ 1277 አስራ ሁለት ሰባ ሰባት አስራ ሁለት ሰባ ሰባት አ ዚጊዛጋ ነው የምሄደው
ማጋ
ዚዛ ጋር ነው ሜዳው ነው የሚለው አዎ ዚጊዛጋ እሺ ዘፋ- ዘፋኙ ነው አለ እሺ እሺ ቻው ሀሴት